ሄሎ ሄሎ ጤና ይስጥልኝ።
አብረስተ ከ ChipChip ነበር የምንደውል።
እሺ ማርታ create ያደረገችው ድንች group ላይ እርስዎ member ነበሩ አዎ እና ዛሬ driver ይዞት መጥቶ ነበር። ማርታ ስልክ እያነሳችልን አይደለም። እርስዎ ማግኘት ይችላሉ?
ስንት ሰዓት ላይ እናቴ ግን ተኛ ጀሞ ነው ያለው አባ ጅፋር ነበር የተላከው ጀሞ ነው አሁን ያለሁት
ኦኬ፣ ስለዚህ ማለት ስለዚህ ማግኘት መሞከር ይችላሉ ስለዚህ እርስዎ?
ይቆያል
አይ አስር አይቆይም።
ሰዓት- አሁን ቆየ እዛው አሁን ቆ ጀሞ ነው ያለሁት ኦኬ፣ እሺ በቃ ኦኬ ሌላ ሜምበር ላይ ትደውይልኝ ይቅርታ እሺ የማርቲን ካገኘው አዎ፣ ያሳውቅሻለሁ የፍቅርም እያነሳችልኝ አይደለም።
እሺ ማርቲን ማገኘ ከሆነ አሳውቅሻለሁ ይሰራል እሺ።
አይደል ስልክ አዎ ይሰራል።
እሺ ማርቻ እሺ መልካም